ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
እሺ ጤና ይስጥልኝ እንዴት አላችሁ? አይ ሜሴጅ አሁን ቅርብ ጊዜ የሚደርሰው የዲጂአይ አይዲ ነንበሩ ምንድን ነው?
የእርስዎ ቤት አልገባኝም።
መለያ ቁጥር ነው ደንበኛችን።
ግን የተለያየ ቁጥር ነበረ የተላከው የመጀመሪያው ዜሮ ስድስት የመጨረሻው ደግሞ አስራ ሰባት ይላል።
እሺ የ- አለ አሁን ከእርስ ያውቁታል? ይንገሩኝና ቼክ ላድርግልዎት ከዚህ እሺ ቆይ እሺ እሺ ሌው ሄሎ አቤት ደንበኛችን የመጨረሻው ዜሮ ሶስት ይላል የመጀመሪያው። ቀጥሎ ደግሞ የተላከው የመጨረሻው ዜሮ አስራ ሰባት ነው የሚለው። በዚህ ስል ቁጥር ነው ሙሉ ሙሉ ቁጥር ይንገሩ።
ሙሉ ቁጥር ልንገርሽ። እሺ አዎ።
እንዴት እንደተጀብሽ። እሺ እሺ መቅደስ እሺ ሞባይልሽን እንዴ ወይ ደውዬ እነግርሻለሁ። ዝጊው እሺ ደንበኛችን ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ እሺ እሺ